ቼ- hello ቤትነሽ
አ፣ ትላንት አናግሬሽ ነበር። ወር ያደረኩት እቃ አልመጣም
okay። አሳውቀው ነበር complete እ
አሳውቀው ነበር ትናንት።
አዎ ሳምንቱ order ካደረኩ እስኪ ቁጥር ይንገሩኝ አንዴ።
አርባ ሁለት
እሺ ሰባ አንድ ሀያ አራት አስር
ሀያ አራት
አስር
ቀላብ
አዎ
okay። percent ድረስ ነበር።
አ personal አ፣ አራት እቃዎች የት ነበር location? ቀጨኔ አ ቀጨኔ okay። ብር refund ይደረግልታል ብዩት ነበረ።
አ እና አልተደረገም እኮ ወደ wallet።
okay እሺ፣ ይቅርታ አሁን ይደረጋል። እሺ እሺ ወደ wallet ነው የሚደረገው፣ ወደ ChipChip wallet።
አዎ እሺ አድርጊልኝ አሁን ድጋሚ order ላድርግ።
እሺ፣ ይደረግልታል።
እሺ እሺ አሁን አድርጊልኝ።
እሺ ይደረግልታል አሁን እሺ እሺ እሺ